ሄሎ ሄሎ አቤት አቤት እናቴ።
ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ናሆም ይድነቃቸው አዎ ከዊ ፕላስ ድርጅት ነው የደወልኩት። እኛ application ላይ ተመዝግበው ነበር።
በ- ከየት ከየት እናቴ?
ዊ ፕላስ ዊ ፕላስ እሺ አዎ አዎ application ኣችን ላይ ተመዝግበው ነበረ።
አዎ አዎ በአሽከ- በአሽከርካሪነት አዎ።
ነው የተመዘገቡት አዎ።
ወይስ አዎ።
በተጠቃሚነት? አሽከርካሪነት። okay እ፣ እስከ መጨረሻው በ application ኑ አ- app- እ፣ ተመዝግበዋል። በ application ኣችን እስከ መጨረሻው ተመዝግበዋል።
አዎ አዎ እ፣ በእንትን በእንትን ያለኝ ይሄ review review አድርገን እ፣ እን- እንመልስለታለን እስከሚለው ድረስ አዎ።
admin ኑ ይመልስሉታል እስከሚለው አዎ ሄደዋል።
አዎ አዎ እሺ አዎ በጣም ጥሩ። እንደሱ ከሆነ እ፣ እናየውና እ፣ እን- contact እናደርጎታለን። ከዛም በአካል በመምጣት ውል መፈጸም ይችላሉ። እሺ በጣም እናመሰግናለን። መልካም ቀን።
እሺ እሺ